ትምህርቱን ለመማር ፈልገን ነበረ እሺ በአካል ነው ኦንላይን ነው መማር የፈለጉት?
በአካል
okay class ጀምረናል። ዛሬ አራተኛ ቀናችንን ነው የምናስተምረው። ያለፋችሁን እልክላችኋለሁ። በዚሁ መቀጠል እችላለሁ የሚሉ ከሆነ ይችላሉ።
በአካል መጥተን ማለት ነው። የት ነው ትምህርቱ?
ሲኤምሲ ሚካኤል Economic Association የሚባል ህንፃ አለ። እዛ ላይ
እሺ ክፍያ ስንት ነው?
አስራ አምስት ሺህ ብር ነው ክፍያው።
አስራ አምስት ሺህ አዎ። ለማንኛውም እስኪ ስሞትን እንመዝግቦት።
አለም የምሻው
አለም ሸዋ አለም የምሻው
እሺ ስንት ቁጥር ይነግሩኛል? አለም እንሽ- አለም እምሻው እም- እምሻው
ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ ሰባ ዘጠኝ እሺ ዘጠና ስምንት እሺ ዜሮ አንድ ሀምሳ ሶስት
የት አካባቢ ነው?
ገላን ኮንዶሚኒየም።
በቃ ሲወስኑ ይደውሉልን።
እሺ እሺ፣ አመሰግናለሁ።